Hello አቤት አቤት አቤት ነው የነዳሁት።
እንትን ባለፈው ሀያ አንድ ማለት ነው እ ከቆንጆ betting ወደ ወደ telebirr በ Chapa ነበር ገንዘብ ያስተላለፍኩት።
እሺ በዚህ ስልክ ቁጥር ነው አዎ የቴሌግራም በዚህ ስልክ አዎ በዚህ ስልክ ቁጥር ቀኑ የመቼ ነው?
ሀያ አንድ
በሀያ አንድ እኛ ጋር የመጣ የለም። ገመቹ ፍሪስ አይደለም አዎ እኛ ጋር አልመጣም። እሺ ቤስት ቤት እንደውሎ ይጠይቋቸው። ቆንጆ ቤት እንደውሎ
እሺ እሺ እሺ
ዜሮ ስድስት